માહિતી વા હેલો हेलो हेलो सलाम है ሰላም እንዴት ነህ?
እኔ እስካሁን አልገባም ነው ገና ምን ነበር ወንድሜ?
አሁን በሀያ ዘጠኝ ቀኑ ሀያ ዘጠኝ ነው እሺ ዊዝድሮ ነው ዲፖዚት ነው?
አውት ብለው ነው ስልክህን ንገረኝ። ዜሮ ዘጠኝ ሰላሳ አንድ እ ሀምሳ እሺ ሰባ ስድስት ሰላሳ አንድ ሰባ ስድስት ሰላሳ አንድ አዎ። ይባላል። ሄሎ እያ- ቆይ እያየሁልህ ነው አባ እሺ አየ ጠብቅ አባቴ አይኩም
እሺ ስንት ብር ነው?
ሁለት ስልሳ ነው ሁለት አምስት ስልሳ ሁለት ሺህ አምስት መቶ አይደለ? በቃ ያ አሁን ለሳንቲም ፔይ ልክልሃለሁ።
እሺ እ፣ ብዙ ትራንዛክሽን አለ። እስከ ነገ ድረስ ትንሽ ታገሰን እሺ ወንድሜ።
ትናንት ላይ ደግሞ እንደዛ ነው ያለ እናንተ ብዙ ትራንሳክሽን አለ ሰ- ነገ ይገባል ነገ ደግሞ ዝ- እ፣ ልክ ነህ። እዛው ዋና ላይ ያለ ነገር ግን እኛ ነን ተረዱን። እሺ ከሰመራ አይደለ አባ ለትንሽ መ- መቼ ይገባል በቅልስ ነገር ነው። ነገ ይገባል አሁን እስከ ነገ ድረስ ያለው ነገር ይስተካከላል።
እሺ እሺ በጣም እ፣ ይቅርታ
አየህ እናመሰግናለን። እሺ አባ።
ላ-